hello hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
ወይዘሮ ሰላም አዎ ትርሲት ነኝ ከ STEM for Kids ነበር የምደውልልሽ።
እሺ ሰላም ነው እግዚአብሔር ይመስገን። እንዴት ነሽ?
አለ እግዚአብሔር አለን አለን። እ፣ አዛልና ያሳይ የ summer camp class ወስደው ነበር አይደለም?
አዎ እንዴት ነበር ቆይታቸው?
አሪፍ ነበረ።
እሺ ተማሩ
እሺ በጣም አሪፍ። እ፣ ስለዚህ ከዚህ class የሚቀጥል የ weekend class ይኖረናል።
okay October five ላይ ይጀምራል። የመቀጠሉ interest ካለሽ placement እንዲይዝልሽ ነበር።
አሀ እ፣ እንትን ላይ ነው ያላቸው። አዎ አናግሬው ነበረ። ሶፎንያስ ነው የሚባለው okay
እና እንደዚህ እንደዚህ አዶት ላይ ነው አዶት እ፣ ቀይረናል ምናምን ብሎኛል። አዶት አጠገብ ነው የት ነው?
እ፣ አዶስ ላይ ነው ያለው። አዎ አንዱ center አችን አዶስ ላይ ነው ያለው።
አዎ እና ይቀጥላሉ። አዎ በእኔ እንትን አዎ እሺ ስለዚህ placement ላይ ይዝልሽ።
እሺ እሺ እሺ ወይዘሮ ሰላም መልካም ቀን።
እሺ thank you